የበላቸው
hello
ጤና ይስጥልን።
hello።
ደንበኛችን ከ BGI ኢትዮጵያ ነው የምንደውለው።
ይህን
MD ማከፋፈያ ነው።
ማን ማን?
MD አዎ
እሺ። ሰሞኑን ከ BGI ኢትዮጵያ አዲስ መለያ ቁጥር እየተላከ ነበር፣ ደርሶታል?
ምን አይነት
አዲስ መለያ ኮድ እየተላከ ነበረ።
አልደረሰም።
እሺ፣ አሁን ነግሮታል፣ ያዙት።
እሺ
ሀምሳ
እሺ አንዴ። እሺ ሀምሳ
ስልሳ
ሀምሳ ስልሳ እሺ ሀምሳ አምስት አርባ ስምንት ሀምሳ አምስት ሰባ ስምንት ምን ሴብ አርባ አልደረሰም?
ስምንት የመጨረሻው እ?
አርባ ስምንት ነው፣ ሰባ ስምንት አይደለም። ደንበኛችን
ሀምሳ አምስት አርባ ስምንት
አዎ፣ ሀምሳ አምስት አርባ ስምንት
ይህ ምን ብዬ ለያዘው ሴብ አድርጌ ለያዘው ከዚህ ነው።
አዎ የያዙትና እኛ ጋር ደውለው ቅሬታ ሲኖሮት በሰማንያ ስድስት ሰባ ሰባት ሲደውሉ ቅሬታ እሺ።
ሲያቀርቡ ይህ መለያ ቁጥር ስለሚጠየቁ ነው የያዙትና ያኔ ይነግሩናል።
እሺ እሺ እሺ
እሺ እናመሰግናለን።